ትክክል ነው።
ሄሎ እህት ይሰማኛል?
ምስል ቤት ቤት አዎ ቴሌግራም ልክቻለሁ ማለት ባስ ዛሬ ያወጣው ገንዘቡ ይገባ አላወቁበት ቴሌግራም ላይ ልክቻለሁ። አሁን ጠዋ ጠዋ ላይ ያወጣው ሶስት ሰ ኢብን ላይ ያስገባኝ ብዬ ነበርኩ። ኢብን አልገባ እዚያ አካን ወጥቶታል።
ይህ ብር እኮ አይሰራም።
ተሳስቼ እኔ የገባው ቦታ እስቲ ቴሌግራም ላይ እዩ። ቴሌግራም ላይ ቦታ ልክቻለሁ።
እ፣ ማን ልበል? እሺ ቴሌግራም ላይ ስሙን እ ቴ- ስሙን ማን ልበል? ቴሌግራም ላይ
ማን
ቴ- የቴሌግራም ስሙ ማን ነው?
እኔ ወሊ አብዲ ነው። ወሊ ክርስቲያን ላይ ሀይ ይሉኛል።
ወሊ ሲኤንኤም ነው።
እ አዎ አሁን የምደውለው እዚህ ላይ ነው።
ደብሊው
አዎ፣ ዋሊ?
ወሊ ሲኤንኤም
ምንድን ነበር? ሄሎ አሎ።
አዎ፣ አሳውቀውለታል። እሺ ለቻፓ ትንሽ ይጠብቁት። ቴሌግራም ላይ ጽፍሎታል።
እሺ፣ ካባ ላይ ልጠብቀው።
አዎ፣ አይ ቻፓ ላይ ሳይሆን ቴሌግራም ላይ ጠብቁት።
እሺ፣ እሺ፣ ራኮ ይመልሱ። እሺ፣ እዛ እሺ፣ የነበረ ትንሽ ጠብቁን እስከ በኋላ ድረስ።
እሺ እሺ፣ እናመሰግናለን። መልካም ቀን።